ሄሎ
ሄሎ ናት ሰላም ጤና ይስጥልን።
እንዴት ነሽ? ናት ኦንላይን ለመማር ፈልጌ ነበረ።
ትምህርት ነው?
አዎ የዩቲዩቡን ማለት ነው።
እሺ እ ክፍለ ሀገርም እ፣ ትን- ይቻላል ነው ክፍለ ሀገር ያለ ሰው ይቻላል ይቻላል። ይቻላል።
ክፍያው ምን ያህል ነው እናቴ?
ስም አለበት?
እኔ ጀሚላ እባላለሁ።
እሺ አንዴ ጀሚላ እሺ
ስም አለበት ጀሚላ።
ጀሚላ ጀሚላ መሀመድ መሀመድ
ስልክ ልሷል ዜሮ ዘጠኝ አስራ አንድ
አስራ አንድ ዜሮ ስምንት እሺ ሰባ አንድ አርባ ሰባት
ሰባ አንድ አርባ ሰባት አርባ ሰባት የት ሀገር ነው ያሉት?
እኔ አዲስ አበባ ነው ያለሁት። ሌላ ሰውም ለማስመዝገብ ፈልጌ ነው።
እሺ ትምህርት በኦንላይን ነው በአካል ለመማር የሚፈልጉት?
ኦንላይን
በኦንላይን እሺ። ትምህርቱ የሚሰጠው በኦንላይን ከሆነ ኮሜዲያን እሸቱ የሚያስተምረውን እ፣ በሁለት ቀን በ- በሳምንት ለሁለት ቀን link እንልካለን።
እሺ
እርስዎ ማየት ከጀመሩበት ሰዓት ጀምሮ link ኡ የሚያገለግለው ለሀያ አራት ሰዓት ብቻ ነው።
አሀ እሺ ከዛ በኋላ link ኡ ይጠፋል።
እሺ
በሳምንት አንድ ቀን ለሚኖራችሁ ጥያቄ ኮሜዲያን እሸቱ ጋር Google meeting ይዘጋጃል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
እሺ እናቴ ክፍያው ምን ያህል ነው?
አከፋፈል ሁኔታ አጠቃላይ ትምህርቱ የሚይዘው ሀያ ሰዓት ነው።
እሺ የአንድ ሰዓት ዋጋ ሰባት መቶ ሀምሳ ነው። ክፍያችን አስራ አምስት እሺ እሺ ጠቅላላ ማለት ነው።
ጠቅላላ ሌላ ተጨማሪ ክፍያ የለም።
መቼ ነው class የሚጀምረው?
በአካል ከሆነ ጀምረዋል። በኦንላይን ከሆነ ደግሞ መጋቢት አስራ ስድስት ነው የሚጀመረው።
እሺ
በአካል class ያመለጥዎትን ሁለት class እ፣ በኢሜይል አድራሻችሁ ኮሜዲያን እሸቱ ያስተማረውን ቪዲዮ link እንልካለን። እዛ ላይ መከታተል ይችላሉ።
እሺ እኔ ቆንጆ በጣም ነው የማመሰግነው።
እሺ፣ እናመሰግናለን።
እሺ እናቴ እሺ thank you